Good afternoon reception ጃን speaking how may I assist።
ሰላም ሜሮን ነኝ።
እሺ ሰላም፣ እንዴት ዋሉ?
አዎ አሁን ደውዬልሽ ነበር። body scrub
body scrub። እሺ ስንት ሰዓት ላይ ነው የፈለጉት?
ሰላሳ ደቂቃ ምናምን አስችላለሁ።
ከሰላሳ ደቂቃ በኋላ ወይ ደግሞ ስምንት ሰዓት ማለት ስምንት ሰባት ተኩል ላይ ልያዝሎት?
አዎ አለ ሰባት ተኩል እሺ ዜሮ ዘጠኝ ስልኮትን አስራ አንድ እሺ ሀያ አምስት ሰባ አራት አስር ሰባ አራት አስር አስር ለአንድ ሰው ነው።
አዎ ለአንድ ሰው።
እሺ ይዤልዎታለሁ ሰባት ተኩል ላይ ማለት ነው።
አዎ እሺ ሄሎ